ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎት?
ወደ እንትን ወደ ቴሌብር withdraw አድርጌ አልገባልኝም ነበር።
Okay withdraw አድርገው አልገባልዎትም? screenshot አድርገው አዎ።
ልክኛ አዎ አዎ ልኬው ነበር መቼ
ቅድም።
ስልኩን ይንገሩኝ። በዚህ ነው በአሁኑ አዎ ሰ- ሰባ ሀምሳ አራት አርባ ሰባ አምስት
አንዴ ጠብቁኝ። ቴሌግራም በዚህ ነው ያለው?
ቴሌግራም በዚህ አይደለም ሰላሳ ስምንት ቤት ነው እሺ እንገሩኝ የቴሌግራሙ።
ሰላሳ ስምንት እሺ አርባ አራት እሺ ሀምሳ አምስት ሀያ አራት
ዜሮ ዘጠኝ ሰላሳ ስምንት አርባ አራት ሀምሳ አምስት ሀያ አራት
በሰባ ስምንት ቤቱ ነው የላኩት?
እንትን የሁሉ ስፖርት እንትን ያው account ኡ የዚህኛው ነው ሰባ በሰባ ቤቱ ማለት ነው።
አይ ቴሌግራም ቴሌግራም የምጠቀም- ቴሌግራም ቁጥሩ የትኛው ነው?
ቴሌ- የቴሌግራም ቁጥር የሰላሳ ስምንት ቤቱ ነው ሰላሳ ስምንት አርባ አራት ሀምሳ አምስት ሀያ አራት ነው የላኩልሽ ማለት ነው።
እሺ አንድ ጊዜ እያገኘሁት ስላልሆነ ይጠብቁኝ። ማን ነው የሚለው የቴሌግራም ስሞት?
አስራ ሰባት እ?
ሻቪና አስራ ሰባት
መቶ አስር ብር የሚለው ነው።
አዎ እሺ
እሺ አስተላልፈንልዎታል። በትዕግስት ይጠብቁ። እዛው ቴሌግራም ላይ መልስ እንሰጦታለን።
እሺ እሺ መልካም ቀን።
እናመሰግናለን።